Hello ሰላም ጤና ይስጥልኝ።
ሰላም ዶን ኪቲው
ዶን ኪቲዩብ ነው።
apply ላደርግ ነበረ እና link ኡ ጋር ስገባ መቶ ምናምን ሰው ልምድ የሌለውን ፈልጌ ነበር እና link ኡ ጋር ልምድ ነው ያለው የሚል ሌላ link አለ?
ሌላ link የለም። እዛው ላይ apply አድርጊ።
other ብዬ ነው ወይስ normal ዝም ብሎ?
እዛው ላይ የስራ ዝርዝር ስላለ እዛ ላይ መርጠሽ apply አድርጊ።
ልምድ ባይ ልምድ ባይኖረኝም ማለት ነው።
እሺ፣ አዎ በዛ መሰረት በ link ኡ መሰረት link ኡ በሚያዝሽ መሰረት apply አድርጊ።
እሺ በቃ
እሺ